ጤና ይስጥልኝ ብሉ ስፖርት ነው። እባክዎ ምን ልርዳዎ?
ሰላም ነው? እንዴት ነው?
hello፣ hello፣ እንዴት ነው? ሰላም ነው?
እግዚአብሔር ይመስገን።
አ፣ ደህና ነን። እንዴት ነበረ ከ betting እንትን ከ account በ account ላይ ነበረ የሚጫወተው እሺ፣ በዚህ ስልክ ማለት ነው። እና አስራ አንድ ሺህ ወደዚህ ወደ ቴሌ ብር ልኬ አልገባልኝም።
ልከዋል ቴሌግራም ላይ
ቴሌግራም ላይ እንትኑን ከ- ቀንሰዋል። እንትና ልከዋል።
ቴሌግራም ላይ tran- transaction history ዎትን ልከዋል ቴሌግራም ላይ ቴሌግራም አላኩም። ቴሌግራም ላይ
አላኩም።
አዎ፣ እኔ ወደ ቴሌ ብር ላይ ነው የላኩት ከ account ኤ።
የቴሌግራም ቁጥራችንን የያዙና ያልገባሎትን screenshot ያደረጉና እዛ ላይ ልኩልናል።
screen እሺ፣
ቁጥር የያዙ
አንድ ጠብቅኝ። እሺ፣ ቀፋ እሺ፣ ንገሪኝ።
ዜሮ ዘጠኝ
እሺ፣ ሰባ ስምንት
ሰባ ስምንት አስራ ዘጠኝ
ሀያ ዘጠኝ ይቅርታ አስራ ስድስት ነው
እ?
ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ- okay፣ ሀያ ስድስት ሰላሳ ዜሮ ስድስት
አንዴ አንዴ ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ